Hello ጤና ይስጥልኝ ዶንኪቲዩ ያው ጤና ይስጥልኝ ዶንኪቲዩ ወጌሻ class Hello ጤና ይስጥልኝ ዶንኪቲዩ ወጌሻ class
ሰላም ነው?
Hello ጤና ይስጥልኝ ዶንኪቲዩ ወጌሻ class
አዎ class መማር ፈልጌ ነበር።
በኦንላይን ነው በአካል
በኦንላይንም በ- በኦንላይን በኦንላይን ዛሬ ነው የ discount ኡ መጨረሻ
እም፣ class በአስራ ስድስት ይጀምራል
Okay። በአካልስ በአካል ዛሬ class ይጀምራል
ከ- ክፍያ ስንት ነው?
ክፍያ በ credit hour ነው የምናስከፍለው
Okay፣ እሺ።
አ- አንድ credit hour እም፣ ሰባት መቶ ሀምሳ ብር ነው አጠቃላይ የሚሰጠው cre- credit hour ሀያ credit hour ነው እም፣ የሀያ credit hour ሂሳብ አስራ አምስት ሺህ ብር ይመጣል
Okay። discount class የሆነ የሚኖረው በሳምንት ሁለቴ ነው ከቀን dis- የ online ኡ discount ዛሬ ያልቃል እም፣ አስር ሺህ ብር ነው
አስር ሺህ ብር። እሺ፣ አመሰግናለሁ።